Hello
መልሼ ደወልኩሎት።
እሺ ወይ ሁለቱም የሀገር ውስጥ ነው።
ሁለቱም የሀገር ውስጥ ነው።
አዎ አዎ የሀገር ውስጥ ነው።
እሺ እና ደግሞ እ፣ ዛሬ በ group አን በተለያየ group create ይቻላል፣ ችግር የለውም።
አዎ ይቻላል፣ ችግር የለም።
ሲመጣ ግን አንድ ላይ እንረከበዋለና ተመሳሳይ ቀን ከሆነ አዎ delivery date ኡ ተመሳሳይ ከሆነ እና ደግሞ ከአራት ሰዓት በኋላ ማታ ከአራት ሰዓት በኋላ እሱን complete አውቃለሁ።
ማድረግ አለቦት እሺ እንጂ አንድ ላይ እንልካለን። እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ